ሄሎ
ሄሎ ሁለት ሺ አስራ አምስቱን አታስተካከሉ
የትኛውን አባት
አይሩፉን አሁን ነክቼሽ ያለፉ ልጅ ነኝ እ እ እ አሁን አናግሬሽ ያለፍኩ ልጅ ነኝ ፓስተር ፓስተር
አ ፓስተር እኔ መስቀል ፍላወር ነኝ። ለዛ ነው አባቴ።
ነው ኦኬ አዎ እኔ ምን ፓስተር ምን ነበረ የትኛውን ነበረ ያየከው?
የሆነ ሩብ ባንክ ስምንት አለበት አለች ሁለት ሺ አይሩፉን አስራ አምስት
እሺ፣ ስንት ነው ለእጅ ያለችክ?
እሷ ሁለት እኛ ደግሞ ያንን የለንም ለእጅ ሁለት ብንሆን ነው ከዛ በኋላ ያለው።
እ እ ለእጅ
ለእጅ ስንት ድረስ ነው ያላችሁ?
እስከ ስምንት አንድ ነጥብ ስምንት አለ
አይ እንደዛማ አይሆንም። አይ አጠቃላይ ሁለት- ሀያ ስድስት
እ?
ሀያ ስድስት አጠቃላይ ምኑ
ዋጋውን ነው ሙከው መልክ አይደለም ዋጋውን ሳይሆን አ- ሁለት ሺ አስራ አምስት ነው አለችን
ሁለት ሺ አስራ አምስት ነው እ ስምንት መቶ ባንክ አለበት አ፣
ስምንት መቶ ባንክ ካለበት ስንት ነው ለእጅ ማለት ነው?
አ፣ ሶስት ከምናምን እያለች ነው እሷማ ሙሉ እስከ ስንት ድረስ አንተ እጅክ ላይ ስንት አለክ?
አንድ ነጥብ ስምንት
አሁን ስምንት ካለበት አንድ ከስምንት ካለክ ካሽክ ትንሽ ዝቅ አላ አይሆንም።
ያው አንድ ሁለት እንኳን ባንክ ከስድስት ነው ብን- የሚሆነው።
ሁለ- ሁለት ከስድስት ነው የሚሆነው። አይ እንደዛ አዎ።
ሳይሆን እንደዛም ነው ወደዛ ሳይሆን አንድ ከስድስት ሳይሆን ቢያንስ ሁለት ወይ ምናምን እንኳን ጨምሮበት ሁለት ሺ አስራ አምስቱ ውስጡንም አላየንም እኛ ከውጭው ነው ሁለት ሺ አስራ አምስት ነው ብላ ሞዴሉ የነገረችን እንጂ ሳልባጅ እንዳይሆን እኛ አይተን አይ ልክ ሁለት ከሁለት ድረስ ቢያንስ ሶስት እ ሶስት ቢያልቀልክ እንኳን ሁለት ከሁለት ድረስ እጅክ ላይ ያስፈልግሃል።
በቃ ሁለት ከሁለት ሳይሆን ሁለት ከምናምን ነው። አዎ ሁለት ሁለት ከሁለት ሁለት ከሁለት ስምንት አለበት ሁለት አንዱማ ከሁለት ሁለቱም ማመቻቸት አይችሉም እንዴ ቢያንስ አይ እየተመቻቸ እኮ ነው ይሄ
አንድ ያ- ነጥብ ስምንት ነዋ ሱ- ስምንት ስምንት መቶ ሺህ ነዋ ስምንት መቶ ሺህ ደግሞ የለም
አለበት እኮ ነው ምልክ አለበት እሱ ስምንት መቶ ያለበት ነው እኮ የሚመስለው ነው ያለበት ነው።
እሺ፣ በቃ።
እሺ